Aló. ወይ ወይ
አልቆ
ምን ነበረ
ማሽን ነው እኮ የማሽን ቁጥር መች ነገርከኝ ለእኔ ነገርኩሽ እኮ አስራ ሰባት አስራ አምስት ብዬሽ
እኮ ዜሮ ዘጠኝ ስልሳ ላይ ነው የደወልከው አይደለ
እ ዜሮ ዘጠኝ ስልሳ ቤት ላይ አይደለ የደወልከው
አዎ እዛ ላይ ደውዬ ነግሬው ነበር። አዎ እኮ የማሽን ቁጥር ስንት ነው ያልከኝ አስራ ሰባት አስራ አምስት
እ አስራ ሰባት አስራ አምስት ያቡ ሄሎ ሄሎ እኮ ለእኔ አልነገርክማ ይሄኛው ሾርት ቁጥር ነው ለእኔ አልደወልክልኝም ለዛ ነው እሺ አባዬ እሺ ሾርት ቁጥር ላይ ማ ብር የሚለኝ አስራ ምናምን ብር ለብስ አላገኝም።
እኮ ሰማንያ ሶስት ላሳብ ላይ ለእኔ አልደወልክም ስላልደወልክ ነው ደውዬ እኮ ነው በላይ ምሬ ነው አሁን ገዛ ልጁ እንደውም ነግሬው ሁለት ለእኔ የደወልከው ንገረኛ ቁጥሩን ለእኔ እንደዚህ የሚል ቁጥር አልነገርከኝማ የማሽን ቁጥር እሺ አሁን ያው አስራ ሰባት አስራ አምስት እና ቲኤምኤ ነው ምንድን ነው ኬሜ ያው እሺ ቼክ አድርጌ አሳውቅሃለሁ
እሺ እሺ